ና hello ሰላም ጤና ይስጥልን። hello hello ሰላም ጤና ይስጥልን።
ሰላም ዋልሽ። አንድ ሳምንት የቆየ order ትናንት ዛሬ እንልካላችሁ ብላችሁ ነበር። ሌሎቹ እቃ ገና እያመጡት ነው። እሱን ግን አላመጡትም። በእናትሽ ምን ይሻላል?
የት ነበር location?
ሳሪስ አዲስ ሰፈር። ድንች አስራ ሁለት ኪሎ ነበረኝ።
okay አዎ።
ታዲያ እስከ አልመጣም እኮ ከነ እኛ እቃ ውስጥ የለም አለ። ትናንት በዚህ ቁጥር ሌላ እኮ ትናንት ሌላ ተጨማሪ አዝዤ ነበር። ለእሱ ይዘን እየመጣን ነው አለ። ያኛውን ግን ይዘን አንመጣም አለ።
የሚይዙት ግን ይሄም ወጥቶል።
አልተደወለም፣ ለዛኛው አልተደወለም፣ ለድንቹ አልተደወለም። ማን ጋ ነው ያለው?
ስልክ ቁጥር ልስጦታ አለ። የዚህኛው ቁጥር ማን ነው? ሶፊያ ሶፊያ ጃ መልሼ ልደውልዎት አንዴ የድራይቨር ቁጥር አጣርቼ።
እሺ።